ጤና ይስጥልኝ። ስፖርት በኮምን ልርዳዎት?
ሰላም ነው የኔ እህት። ይሰማል?
አዎ
OK። አሁን ሄሎ ካሽ ብቻ ነው እንዲ ያለው deposit ለማድረግ ቴሌ ብር መሰራት እንዲ ያለኝ ሄሎ ካሽ ቴሌ ብር እየሰራ አይደለም። ለዛ ነው
OK። ሄሎ ካሽ ብቻ ነው?
ሄሎ ካሽ ካለ ተው፣ በሄሎ ካሽ ይጠቀሙ።
እም፣ OK እም፣ በ- የሆነ ጨዋታ ነበረና እም፣ በአንድ ፈረሰብኝ።
እም፣ ከዛ ሀምሳ ብር መውሰድ ትችላለህ cash out አለኝ።
እሺ።
ስነካው ግን እምቢ አለኝ። ምንድን ነው አይ already ስለ አለቀ ነው። ሳያልቅ በፊት ነው እሱ መንካት የሚችሉት።
አሁን ራሱ መቻል አይችልም ግን ጨዋታው ካለቀ በኋላ አ አይ ጨዋታ ካለቀ በኋላ cash out ማድረግ አይቻልም
ማለቴ አሁን በአንድ ስለፈረሰ እኮ። ከፈረሰ በኋላ cash out ማለት ጨዋታዎቹ ሳያልቁ offer የሚያደርግህ ብር ነው።